ሰላም ጤነሽ
ሰላም እናት እንዴት ነሽ? እንትን order ነበረኝና ሰፈር ሊደርስ አካባቢ መሰለኝ መኪና ተበላሸብኝ ብሎ ሌላ ሹፌር ያመጣልሻል ብሎ ነበር፣ ግን እስካሁን አልመጣም።
driver ኡ ነው ያለሁት።
አዎ
እስኪ ስልክ ቁጥሩን ይንገሩኝ።
እሺ አንዴ አስራ ሶስት አስራ ሶስት የሚል አስራ ሶስት አስራ ሶስት ሀምሳ ሶስት አስራ ስድስት
ኦኬ እሺ፣ አንዴ ልደውልልዎት።
እሺ እሺ